አብላዩ ከሆኑ ከምግብ በታች የተሻለ ጥያቄ አይኖራቸውም።
እንትን ፈልጌ ነበረ ቼክ ላጽፍ ፈልጌ እሺ ቼክ አጽፈህ ማምጣት ትችላለህ ተብዬ agent ለመሆን ነው አ agent ለመሆን yeah ይቻላል። በቃ እኮ አዎ። እና እንትን ዝም ብዬ ብሩን ሰላሳ ብሩንና ፊርማውን ብቻ ተፈርሜ ይዤው ልምጣ። ቀኑን ምናምን እዛ መጻፍ እንችላለን አይደል?
ያም እንዴት ማድረግ
ብሩንና ፊርማ አስፈርሜ ይዤው ልምጣ ዝም ብዬ።
አዎ ትችላለህ።
ከዛ ቀኑ ቀኑና ስለማን እንደሚሆን እንትን የሚደረግ ልጠይቃችሁ ነበር የደወልኩት። ዝም ዝም ብዬ ይዤው ልምጣ በቃ እና እዛው እንጻፍበት በቃ ይቻላል እንደዛ። እሺ ፊርማውንና ብሩን ላጽፍበት። ሰላሳ አምስት ሺህ ነው የማጽፍበት።
ያው ሰላሳ አምስት ሺህ ያው ታስይዘው ብር ነው።
አይ እሺ እ የቱ ጋ ነው እስኪ ትክክለኛ ቦታው address ኡን ትነግረኛለህ?
ባምቢስ እ፣ ባምቢስ እ፣ ባምቢስን ታውቀዋለህ አይደል?
አላውቀውም።
አታውቀውም? እሺ ወደ እኔ ካሳንቺስ አሁን ባምቢስ የምመጣው ከልደታ ነው።
ከልደታ በቃ ቅርብ እኮ ነው። በእስጢፋኖስ አለ አይደል? ወደ ላይ ወጥ መውጫ እ፣ እስጢፋኖስ አለ። ከእስጢፋኖስ ትንሽ ከፍ እንዳልክ ባምቢስ የሚባል አለና እናት ባንክ head office ኡን ከጠየቅክ ሰው ያሳዩሃል። እዛ ጋር ባምቢስ እናት ባንክ head head office ኡ head office ኡ ከሱ ጀርባ አዳማሪ ዝም ብዬ map ላይ search ማድረግ እችላለሁ። እሺ ይቻላል። እንደሱ ይሻላል።
እሺ በቃ